hello hello ሰላም ጤና ይስጥልኝ።
አብሮ ይሰል አቶ አሚር አህመድ
እ ማ አቶ አሚር አህመድ
አብራር አብራር አ አብራር አህመድ እሺ፣ ይቅርታ ከዊፕላስ ሶሉሽን የ transportation ድርጅት ነው የደወልኩት።
እሺ እ ድርጅታችን ያው የ transportation አገልግሎት ሰጪ ተቋም ነው እና ለአሽከርካሪዎች ደግሞ አዲስ ነገር ይዘን መጥተናል።
OK እሺ። ባለ- ባለፈውም ደውሎልኝ ነበር።
ተደውሎሎት ነበር።
አ እሺ እ ተ- ተመዝግቧል።
እ አሁን ስራ ላይ ስላልሆንኩ ነው። ስራ ላይ ስሆን እመጣለሁ ብዬ ነግሬው ነው።
ነው እንዴ? እሺ መልካም። እሺ እሺ፣ በሚመለሱ ሰዓት እ ማነጋገር ይችላሉ።
እሺ እሺ፣ አመሰግናለሁ። መልካም ቀን።
በቃ እሺ